Hello ጤና ይስጥልኝ ከአሪፍ Pay ነው የምደውልዎት ስልክዎ ተቋረጠ ደንበኛችን እሺ እሺ ከዳሽ ቤት wallet ዎት ላይ transaction history አለዎት አይደለ ደንበኛችን ስምንት እ እ መቶ ዳሽ ቤት betting ቤት wallet ዎት ላይ ስምንት መቶ ሀምሳ ብር withdraw እንዳደረጉ transaction history አለዎት አይደለ አ እሷን screenshot ያነሱና አሁን በምነግሮት ስልክ ቁጥር ቴሌግራም ላይ ይልኩልናል ስልክ ቁጥር እሺ እሺ ዜሮ ዘጠኝ
ቆይ አንዴ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ያዝልኝ ይሄን ስልክ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
ዘጠና እ ቆይ አንዴ አንዴ ዜሮ ዘጠኝ
ዘጠና ሁለት ዜሮ ዘጠኝ አስራ ሶስት ነው ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ ደንበኛችን ሲልኩልን ከታች ስልክና ስሙትን ይጻፉበት።
እሺ እሺ እሺ ሌላ የመረዳሁት ነገር ይኖራል?
እሺ እሺ አይ በቃ እሺ ደንበኛችን መልካም ቀን ይሁንልዎት።
እሺ እሺ እሺ አመሰግናለሁ